hello ሰላም ጤና ይስጥልን። ችብች
ሰላም ነው።
ሰላም እግዚአብሔር ይመስገን።
ከቦሌ አራብሳ ነው የምደውለው እሺ እና አዝዤ ነበረ ወደ ቦሌ አራብሳ
ይመ-
ተሳስቶ የቡ- የአባዱ ላይ ነው የተጫነው አሉኝ። አሁን ደውለው ልንመጣ ነው ካሉ በኋላ
አሃ፣ location ተሳስቶ አዎ እና የአባዶ ወደ አራብሳ ሊመጣ የሚችልበት መንገድ የለም ወይ ደግሞ ሊቀባበሉ የሚችልበት መንገድ የለም? ግዴታ ነገር መጠበቅ አለብኝ።
አዎ አሁን እንደዛ ከሆነ ከዛ ቀጥታ ሌላ ቦታ ነው የሚሄዱት ወደ አራብሳ ስለማይመለሱ ለነገ ነው መሆን የሚችለው።
አ- አሀ ያ- የአባዶቹ ከአባዶ ውጭ ይሰራሉ ማለት ነው። መስመሩን ሙሉ ነው የሚሰሩት።
አዎ እንደዛ ነው። ቀጥታ የብዙ ይዘው ስለሚሄዱ እም፣ አሁን የአባዶ የቱ ነው መስመሩ? ጣፎ ምናምን ነው ወዴት ነው?
አዎ የጣፎም ያባዶም አንድ ላይ ነው ይዘውት የሚወጡት ወደዛ ያለው።
እም፣ እሺ፣ እስኪ ራሱን ቁጥሮቹን ሆኖ ይንገሩኝና ለነገ ላስገባሉ።
ዜሮ ዘጠኝ ሀያ ዘጠኝ ስልክ ቁጥር የሚያርሽኛ አዎ ዜሮ ዘጠኝ ሀያ ዘጠኝ ዘጠና ሁለት ዘጠና አምስት ዘጠና
ሄኖክ በሚለው አዎ ሄኖክ ኪዳነ እሺ። ስንት ብዙ አይነት ነበረ?
እ፣ አዎ ብዙ ያው group አይደለ አዎ፣ group ነው እና እ፣ ስድስት አይነት ማለት ነው።
እ እ አምስት አይነት ነው ያለው።
I think so ሽንኩርት፣ እ፣ ቲማቲም፣ ድንች፣ ካሮት እንዳለ አስታውሳለሁ። አራት አይነት መሆኑን ነው የማስታውሰው። አንድ ሌላ ምን አዘናል።
አዎ፣ አራት አይነት ነው። አዎ፣ አንዱ አዎ።
pending ነው የሚለው።
አዎ አራት አይነት መሰለኝ።
በቃ ለነገ አስገባሎታለሁ።
አ- ራሱ ዛሬ ጫነውን ነው የሚመጣው ነገር ወይስ ደግሞ እንደ አዲስ ነው process የሚደረገው?
የ- የአባዱ ደግሞ ሌላ ሊሆን ይችላል። ሌላ driver
አይ በጣም አሁን ሌላ ይመጣሉት አዲስ ነገር ተመዝነው
እሺ፣ አዎ አይ የሆነ ላስ ያልደረሰ ሁለት አይወጣሉትም።
በጣም ጥሩ። ስለዚህ አሁን process እንደ አዲስ ነው የምታደርግልኝ ማለት ነው።
አዎ ለነገ አዲስ ነው የሚመጣሉት። አዲስ አዲስ ነው በቀን የሚወጣው።
በጣም ጥሩ። በቃ deliver እንደተደረገ እንዳይቆጠር እንትን በይልኝ፣ note አስደርጊልኝ። አመሰግናለሁ።
በቃ እሺ፣ መልካም ቀን። እናመሰግናለን።